ልነግራትና የወደቀውን ትንገረኝ። ሄሎ Hello፣
አቤት፣ ሰላም ነው?
ሰላም።
እስቲ ቦነስ መለቀቁን ቻት ለማድረግ ለ share code ንገረኝ።
እሺ፣ ይቻላል።
መቶ አስር እሺ፣
ሀያ ሁለት እሺ፣
ዘጠኝ ሰባት ዘጠኝ
ሁለት ነው lose ያለው ሁለት ነው።
ሁለት ነው የወደቀው።
ሁለት lose አለው። አዎ፣ በቀይ የወጣ ፉልሃምና ብሬንትፎርድ under two ይኖዋል እና ባህር ዳር ከነማ ከሐዋሳ ከነማ የሚለው
Okay፣ እሺ። ሌላም አንድ በዛው መጨመር ይችላል።
ይቻላል። ችግር የለውም።
መቶ ዘጠኝ እሺ፣
ሰባ እሺ፣
ዘጠኝ ስድስት ሰባት
አዎ፣ ይሄም ሁለት የወደቀ አለው።
ሁለት ነው የዚህም okay፣ አለቅልን ብሎ እኮ ነው። እሺ።
አዎ፣ Thank you.
ችግር የለውም። እሺ፣ መልካም ቀን